ሰላም ጤና ይስጥልን ቤተሰብ አብሮሰን ለነባኮትን ይዞ ያደረኩት ብር አጣኝ።
መቼ ነው?
በአንድ ነበር በፈረንጆቹ አንድ ነበር። በአሁን ባለንበት ወር ስንት አዎ፣ ብር?
ስምንት መቶ ብር ስምንት መቶ ብር አዎ።
ፔንዲንግ ላይ ነው ወይስ ባላንስር ብለዋል?
አ- ባላንስድ አለም እስካሁን ወደ አካውንት ያልገባም። ከዛኛው ከቤቲት አካውንት ላይም ተቆርጠዋል።
ደውለህ ነበረ?
እስከዛሬ ስጠብቃቸው ነበር።
okay እሺ፣ ስልክህን ስጠኝና ዜሮ ዘጠኝ አስራ አንድ አስራ አንድ
ሰባ ሶስት ሰባ ሶስት ዘጠና አንድ ዘጠና አንድ
እ አውጥ በል። ሰባ አራት ይሄ የምጫወትበት አካውንት ነው።
እሺ ዊዝዶ ያደረኩት ደግሞ ወደ ዜሮ ዘጠኝ በአንዴ ስንት ብር አለኝ?
ስምንት መቶ ብር
እሺ አሁን ለሳንቲሞች እክላቸዋለሁ እስኪ እናሳውቃለን።
አይ transaction ID ላኩ ብለዋል። ከአሁን እነሱ ጋር ደውለን እሺ transaction ID ያስልኩና አሁን እንለቅለን ነው የሚሉት እነሱ።
እሺ transaction ይኸው ሙሉ ልልክላቸው ነው። እሺ አሁን እሺ ላኪላቸው።
እሺ እሺ እሺ እሺ እሺ